ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰማንያ ሁለት ሰላሳ አራት
ማሊባባ አ
ተሸጠ እንዴ? ቢ ዘጠና ስምንት ሺህ ቤት ምኑ ፒካፕ
ፒካፕ
ኬሪቦይ የጫነው
እ፣ መስቀል ፍላወር ብራንች ነው ያየኸው?
ኧረ ኖ ቲክቶክ ላይ ታይ- ከሲ ላይ እሺ፣ ቁጥር ልስጥህና የዛኛውን ብራንች ይሄ ፓስተር ብራንች ነው ቼክ አድርግ።
እሺ የዛኛው ቁጥር ስንት ነው?
ዜሮ ዘጠኝ ሰላሳ ሰባት
ወይ እናቴ sorry ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት
አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አርባ ስምንት አ okay፣ እሺ እሺ thank you